ሞቅ ሞቅ እያለ እንትን account ላይ ብር ልኬ አላጫውታልኝ አለ እንድታይልኝ ፈልጌ ነበር።
አላጫውታልኝ አ ብሩ አለ balance ኡ ግን እንትን አያጫውትም።
ምንድን ነው የሚለውት?
በቃ ዝም ብሎ ይመልሳል፣ አይቆርጥም
እኮ ምንም ነገር ሳይናገር ነው እንዴ የሚመልሰው? ታዲያ ደንበኛችን
እ ምን እያለ ነው የሚመልሰው?
ያለው ቀሪ ሂሳብ አነስተኛ ነው ነው የሚለው
ገንዘብ wallet ኦት ላይ ያለ ብር አለ። አዎ balance ኡ እዛው አለ።
እሺ፣ wallet ኦትንና እ እ?
ልክ ሲመ የሚለውትን screenshot አድርገው በቴሌግራም ላኩልን።
እሺ